Penicillin is what? ባክቴሪያ
ሌላ ሁልሽ ወርት ነው መለዳ
ጤና ይስጥልኝ እንትን agent ለመሆን ፈልጌ ነበር
እሺ ስልክ ልንገሮት የያዙ
አ ስልክ ልንገሮት ለያ- የያዙ የሚያናግሩበት
የሚያናገሩት ሰው ንገረኝ ዜሮ ዘጠኝ ሀያ አንድ
ሀያ አንድ ሰባ ስምንት
ሰባ ስምንት አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ሁለት ሰባ ስምንት አርባ ዘጠኝ ሀያ ሁለት
ጸጋዬ እሺ ጸጋይ ስሙ አዎ።
እሺ thank እሺ፣ እሺ።